ሰላም ጤና ይስጥልኝ ባክልቆ ሄሎ ሄሎ አቤት
በተደጋጋሚ ደውያለሁ እባክሽ እናት ስልክ እንሰጥሻለን እያላችሁ እየጠበኩ ነበር የ driver ስልክ
okay እናንተ ብዙ ስለሆናችሁ አቅም ከማን ጋር እንደማወራ ደውያለሁ ሁለት ጊዜ
ልክ ነው አስገባኝ
ምን አልሽኝ
ስሞት ማን ነው ይቅርታ
ቃል ኪዳን ማን አለኝ ቃል ኪዳን ቃል ኪዳን እም። አሁን አንስቶት ነው ድራይቨር ቁጥር ማን ነበር ዜሮ ዘጠኝ አስራ አንድ የያዙ እሺ ንገሪኝ እሺ አስራ አንድ እሺ ሰማሁሽ ዘጠኝ አርባ ሰላሳ ዘጠኝ አርባ ሰላሳ ዘጠኝ እየመጀመሪያውን አልሰማሁሽም አስራ ዘጠኝ ነው ያልሽው እ ዜሮ ዘጠኝ አስራ አንድ ሰላሳ ዘጠኝ አርባ ሰላሳ ዘጠኝ
እሺ እሺ